የኃይል ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምንደውልዎት።
እሺ ነበር።
ኦርደር አድርገው የመጣ ፕሮዳክት ነበሩት።
አዎ
እሺ እ ትንሽ ዌራውስ እጥረት ስላጋጠመን ነው ለነገ እንላክልዎት።
እሺ። እኔ እኮ ግራ አጋቢና ነው ተባውዬ ቀኑ ሙሉ ይቅርታ በጣም ነው።
ትንሽ ችግር የለውም ይደርሳል። ነገ ከመጣም ይደርሳል።
በቃ ነገ እንልክልዎታለን። ነው location ኑ?
ሲግናል ካምፕ እሺ፣ እሺ ነገ ሲግናል እንልካለን።
ለአድዋ አድዋ ድልድይ። እሺ እሺ እሺ፣ መልካም ምሽት።
አሜን ደውላል